ሄሎ ሰላም ጤና ይስጥልኝ ሚስት ቤት ጤና ይስጥልኝ።
ይስጥልን።
ላኪች አለ ድጎሱ እሺ እሺ፣ እናየዋለን ከላከው።
እስካሁን አልገባልኝም።
እሺ ስለው- እየሰሩልን ነው። እሺ ስደውል ላከው ርሲዱ ምናምን ትላላቸው። ሚሴች እሺ እሺ። እኮ ስምህን ንገረኝ እስቲ። ማን ነው ስምህ?
ስዋይፕ እ?
ስዋይፕ ስዋይፕ ማ ኤፍ ኦ ዩ ኤች ኤስኦ
ዩ እህ ኤች
ኤ